કેસરી
હેલો ሄሎ કેસરી
ለምን ስለምን ነበር በእናትህ ብሩ እስካሁን ቴሌ ብር አል- አልገባም።
እሱም በስልክ ነበር አመልክቶ የነበረው
አዎ ማታ ብሩ ጫወቱና ከዛ ደግሞ አራት መቶ አስወጣውና እስካሁን አልገባም። ብሩሰኛ አራት መቶ ጫ- ጫወትን ማታ አልገባንም።
አቶ ኢብራሂም ነው ደንበኛችሁ
አዎ አልገባንም። ብሩ ራሱ አልገባንም።
screenshot ኡን ይላኩልን ደንበኛችን እንድናይሎት
እኛም እኮ እናንተ ደንበኛ ስለሆንን ብሩ አልተቀምንም፣ አልገባንም።
ይገባኛል ደንበኛችን ግን ከቱ ኤክስፖርት እንደተቀነሰ የሚያሳይ transaction history አለ አደለ ቱ ኤክስፖርት ላይ ሲገቡ እሱን አራት መቶ ብር እንደ withdraw እንዳደረጉ successfully screenshot አድርገው ወደ ቴሌግራማችን ይላኩ ብለንስ ነበረ።
ቴሌግራም ራሱ አይተናል፣ አልገባንም።
ምን አሉኝ
አዎ
ምን አሉኝ እንደሚያች screenshot ኡን ይላኩልን እንድናይለውት እንዲስተካከል ከሆነ
በረሃ በረሃ እናወቃለን። በእናትህ ብሩ
ምን አሉኝ።
አልተናል ለመጫወት ድጋሚ ስለምንፈልግ
ልክ ነው ደንበኛችን። በእኛ በኩል ያለውን እንድናይሎት screenshot ኡ መላክ አለበት። በቴሌግራም screenshot አድርገው ይላኩልን።
አሁን በቴሌግራም screenshot እናመጣ ምን አለኝ ድምጾት screenshot ላይ ይቆራረጣል። screenshot ላይ አዎ፣
እንላከው።
አዎ ይላኩት። ቴሌግራም ላይ ስልክ ቁጥሩን ያውቁታል አይደል?